Ngihanya Silver. Ungaba nyanya?
Hello,
Abet, hello, hello,
abet, abet.
አቤት
እዛም ተገባ
እ እ
ትእዛዝ
ት- ም- ዋጋ ነው
እ ዋጋ የሳቶች
የሳሶ ነው እ
የሳሶ አሁን ላይ ሰማንያ አንድ ብር ከአስራ ዘጠኝ ሳንቲም ነው
ሰማንያ አንድ ብር
ከአስራ ዘጠኝ ሳንቲም ከና እ ቭ- እ ከዛ ሲወጡ ተከትቦ የሚወጡት ን ወይም ክትባት ጨምሮ እንዲሁም ቫት ጨምሮ ማለት ነው ሰማንያ አንድ ብር ከአስራ ዘጠኝ ሳንቲም
ክትባት ጨምር።
ክትባት ማለት የመጀመሪያውን ቀን ተከትቦ የሚወጡትን ክትባት ጨምሮ ነው እንጂ ሌሎቹን ጨምሮ አይደለም።
እና ሌሎችን ለጉምሩና ላንሶታ ጨምሮ አይደለም።
እሱ ሌላ ነው። እሱን እ፣ ከእሱ ጋር ሳይሆን ጫጩቶቹ የጫጩቶቹ እ፣ ከዛ ልክ ሲወጡ ተከትቦ የሚወጡት ክትባት አለ አደለ? እሱንና ቫት ጨ- ሰማንያ አንድ ደስ ከአስራ ዘጠኝ የሆነ
በስንት ቀን ይደርሳል?
እሱን እዛ አካባቢ የኛ ተወካይ ስላለ እሱን መጠየቅ ትችላለህ።
እሺ።
ጥሩ። በጣም ስለደወልክ መልካም ጊዜ ይሆንልህ።